hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺው ቺፕ ነበር የምደውሎት።
እሺ።
complain አቅርበው ነበር order አድርገው ያልመጣ item ነበሮት አዎ ነበር?
አዎ።
ምን ነበር ይቅርታ item ኡ?
ካሮት
ካሮት። እሺ ነገ መቀበል ይችላሉ?
አዎ።
የት ነበር location?
ሰሚት ሰባ ሁለት ነው።
እሺ እሺ ነገ እንልካለን። ይቅርታ በጣም ስንት ሰዓት ይመጣል? በጣም አንጠባጠባችሁት ሶስት ቀን።
አዎ ትንሽ order order ስለበዛብን ነው። ይቅርታ በጣም እሺ፣ exact እሺ።
ሰዓቱን ያው የሚመጡበትን ሰዓት አናውቅም።
ስንት ሰዓት ይመጣሉ?
exact ሰዓቱን እርግጠኛ ሆኜ መናገር ከሰዓት አልችልም።
ይሁንልን። እሺ እኮ ጠዋት እንዳይሆን church ን ቤተክርስቲያን ምናምን ስለምንሄድ እሺ driver ኦች ሲደርሱ ይውላሉ፣ ስልክ ያንሱላቸው።
እኮ ከሰዓት ግን ይሁንልን።
አሁን exact ሰዓቱን እንዲህ ነው ብዬ መናገር አልችልም። ለዛ ነው።
እሺ፣ እሺ።
እሺ እናመሰግናለን። መልካም